ጤና ይስጥልኝ።
ጤና ይስጥልኝ። እንዳለ ምን ደርሰዋል?
ይቅርታ ከየት ነው ይሄ መኪና መሸጫ መሰለኝ ነው ወይስ ተሳስቻለሁ?
መኪና መሸጫና መረጃ ማዕከል ነው። ምን ልርዳዎት?
okay አይ እንትን ላይ አይቼ ነበር TikTok ላይ አይቼ ነበር እና በባንክ አሁን ሰዓት የሚመቻቹ መኪኖች አሉ እንደ እናንተ?
አዎ ሁሉንም መኪኖች እኛ ጋር ያሉትን እናመቻቻለን።
ጨረሳችሁ?
አዎ
okay። ስለዚህ በአካል መጥቼ ያለውን ነገር ባይ ነው ይሻለዋል።
ይችላሉ። መስቀል ፍላወር እ? መስቀል መስቀል ፍላወር ነው።
መስቀል ፍላወር እና ፓስተር እንገኛለን። ሁለት branch ያለን አዲስ አበባ ላይ መተህ ማየት ይችላሉ።
እሺ እሺ።